ጤና ይስጥልኝ ኢንስቲትዩት
ሰላም ናችሁ?
እግዚአብሔር ይመስገን ሁሉ ሰላም
ሁሉ ሰላም።
እ፣ ምን ነበር ያለ?
ምን አሉኝ?
ያ አንድ ፕሮግራም አንድ ህይወት መቅረብ ፈልጌ ነበር።
እሺ ልመዝግቦትና አዘጋጁ ይደውልልዎታል።
እሺ፣ እሺ ማን ልበል ስሞትን?
ሀብታሙ
ሀብታሙ ማን?
አድኖ
እሺ ስልክ ቁጥሮትን ይንገሩኝ።
እ፣ ስልሳ
ዜሮ ዘጠኝ ስልሳ ሀያ ስድስት እሺ ስልሳ ሁለት
እሺ አስራ አራት
እሺ የት አካባቢ ነው አድራሻዎት?
ጥ- ጥቁር አንበሳ
እሺ እሺ እናመሰግናለን፣ እንደውልልዎታለን። መልካም ቀን።